ጤና ይስጥልን ዋሽንግተን ዲሲና ማዕከል
አብሮ ስጥልን እንዴት ነሽ?
ሰላም ቅድም ደውዬ ነበርና ለኡማር ራይስ ዊስ ኮንትራት አለው መሰለ
እንደዛ ከሆነ ስምንት ሺህ ስድስት መቶ ብር ነው የሚሆነው።
እ እ ስምንት ሺህ ስድስት መቶ
ስምንት ሺህ ስድስት መቶ
አዎ
እሺ፣ እሺ። አምቡላንስስ አምቡላንስ ያው አምቡላንስም እንትን ነው አይደል? ከአምቡላንስ ጋር ነው hello hello hello
አቤት ከአምቡላንስ ጋር ነው አይደል?
አዎ አዎ
እሺ፣ በቃ እሺ፣ እሺ።
ትደውላላችሁ ወይስ እናስተላልፍላችሁ ስልክ
በቃ ቆይ እደውላለሁ። አሁን እደውላለሁ። ለልጆችን እያማከርኩ እኮ ነው። የልጆች እናት ናትና ምንም የላትም። በእናትህ ትንሽ እንኳን አስተያየት አታደርጉልንም? hello አቤት